ሄሎ ያስፈልጋል ሄሎ ሰላም ጤና አቤት ይስጥልኝ።
አቤት አናው
አለን አለን።
ከኢትዮ ቲፍን ደንበኛችሁ ነው የምደውለው ስምህን ንገረኝ።
ስም ድረስ ጌትነት እ?
ድረስ ድረስ ጌትነት ድረስ እ።
እሺ።
እ፣ ቦባንክ ደሮ አዘዘ ነበር እና የሚገርም በባለፉት እንደውል ነበር እናሳውቃለን ብላችሁ እዚህም ያሉት አላስሆንም እናንተም ግን ማለት
እ፣ መቼ ነበር ያዘዝከው?
ነሐሴ ሀያ አንድ ያዘዝኩበት ቀን
ዛሬ ስንት ግ- ስንተኛ ጊዜያቸው ማለት ነው?
ነሐሴ ሀያ አንድ ማለት መስከረም ሀያ አንድ አንድ ወር ጥቅምት ሀያ አንድ ቦቫንስ ሁለት ወር ሁለት ወር ስምንት መቶ አልፏል።
ቦ- ስምንት መቶ ቦቫንስ አይደለ?
ስምንት መቶ ቦቫንስ እ፣ አዎ አዎ። ምንድን ነው እ፣ እኔ ለሚመለከተው ክፍል አስተላልፌ ያለው የመኪና እ።
እጥረት ስላጋጠማቸው ነው አሁን እስካሁን ያላኩልህ። ግን እ።
አሁንም እ፣ እንዲልኩ እኔ እ፣ እያሳወኳቸው ነው በየጊዜው እ፣ መንገድ መኪና ሲገኝ እ፣ ይልኩልሃል።
ምናልባት እኔ አሁን ለአንተ የደወልኩልህ ማለት ነው በእነዚህ ዶሮች ይሄ ምዕራብና ምስራቅ እ፣ ሁለቱ ይለያያል እና ከምዕራቡ ጋር እና ከምስራቁ ጋር እያቀላቀሉ ያመጡልናል። መኪና ልሞላ ሲል ማለት ነው የነበረ እ፣ እ፣ እ።
ከምዕራቡ ጋር ተቀላቅሎ ሊመጣል የነበረ መቶም ሁለቱ ሊገባልኝ የዳግርም ማለት ነው ስምንት መቶ ጫጩቶች እንደቆዩብህ ነው የነገርከኝ ባለፈው።
እ።
አዎ ከዛ አካባቢ የኛ ተወካይም አለ አይደለም? የኛም ተወካይ አለ እኮ ዶክተር አካባቢ
አለ መኖርማ ግን እ፣ አዎ።
አሁን እንደዚህ ከእነሱ አይነት ጋር አሁን ቴክኒካል ነገር ከእሱ ጋር ነው የሚጠው የቆይታውን እ፣ ቅሬታህን እሱን ይዣለሁኝ እኔ ለሚመለከተው ሎ- የ logistic team ና እሱ ላይ የሚሰሩት ለእነሱ አስተላለፍ ያለው እየተከታተልኩም ነው። የመኪና እጥረት ስ- ስላጋጠማቸው ነው እንጂ ላክልህ ነበረ። እሱን ደግሞ እየሰሩበት ይገኛሉ እነሱ አሁን ላይ። ሌላ technical እ፣ መረጃ ከፈለግክ ለዶክተሩ ነው የሚጠይቀው። እ፣ ይሄንን ግን እኔም እየተከታተልኩ ነው። ምን ላይ ደረሰ መልሼ ደውዬ አሳውቅሃለሁ። እ፣ የቆይ የሌሎቹም የ compensation ጠይቄ ነበር አንተ አይደል?
ጠይቄ ነበር አዎ የሞቶቹ
ዘጠኝ መቶ ሀምሳም ቅሬታ አቅርቤ ነበረ። እሱን አዎ።
እ፣ አሁን approve እየተደረገ ነው። እሱም ይላክልሃል። ጊዜውን ነው እ፣ ጊዜውን አሁን ላይ ማወቅ አንችልም እንጂ እንደምላክልህ እሱ፣ እ፣ እ፣ ተወስኗል።
እሺ እንዳሳ አመሰግናለሁ። በለፈ ይሄንን የሚልበት ቀንን ምናልባት አንተ ጋር የምታ- የሚልቀው ነገር አለ እኔ መረጃ ጋር አለ አይደለም።
እንደዚህ ብዬ ነበር።
እሱ እሱ ጫጩ ከዚህ እ፣ ሮጡበት ቀን በዶክተር በኩል ነው የሚነገረህ። እሱ ነው የሚያሳውቅህ መቼ እንደሚደርሱ።
እሺ፣ እንዳሳ እንግዲህ አዎ።
ትበልህ። እሺ፣ እሺ፣ አመሰግናለሁ። መልካም ጊዜ።
እሺ።